ወጋገን ባንክ marketing።
ኦክሽን ኢትዮጵያ። ጤና ይስጥልኝ። ኦክሽን ኢትዮጵያ።
ሰላም።
ሄሎ ሄሎ ሄሎ ሄሎ፣ አይሰማም?
ይሰማል።
ኦክሽን ኢትዮጵያ መንደር ነው።
እሺ፣ ሰላም።
እግዚአብሔር ይመስገን።
እርሶ ናቸው የደወላችሁት?
እ እ እናንተ ናቸው የደወላችሁት?
missed call አግኝተን ነው።
ኦ እሺ፣ ቆይ እ ቲኬት ኦክሽን ኢትዮጵያ ምን ይባላል? ኦክሽን ኢትዮጵያ ኦክሽን ኢትዮጵያ ላይ ይደወላል። ሄሎ ሄሎ ይቅርታ እናቴ ተሳስተው ነው።
እሺ